ሄሎ ጤና ይስጥልኝ ቤስት ቤት ራሄል ነኝ። ከምልርዳው ስለምሽ አብሮ ይስጥልን።
ማን ነው?
እግዚአብሔር ይመስገን። ምን ልርዳው?
እሺ፣ አሁን የደውለን ነበረ። ስንት ጊዜ ነው? ትናንትና ሁለት ጊዜ ያለ ትናንትና ሁለት ጊዜ ደውለን ዛሬ ደግሞ ሶስት ጊዜ ምን ነበረ እና- ኬዙ? ይቅርታ ይድረው አረገኝና ሶስት ሺ እስካሁን አልደረስኩም። ተነጎዴ ነው የተነጎዴ ነው።
እሺ፣ አንድ የቤስት ቤት ቁጥርህን ንገረኝ እስኪ ቼክ ላድርግልህ።
በዚህ ጥሩ በደወልክበት ነው?
አዎ መቼ ነበር ቀኑ ይዞ ያረካው?
ተነጎዴ ነው ተነጎዴ ነው። በአመተ ምህረቱ የኦሮሚያ አስራ ሰባት
ትናንት ትናንት ነው ያረካው?
ያ ትናንት ነው ያረካው?
ለይቱ ሀ አስራ ሰባት ነው አስራ ሰባት አሁን ዛሬ ስንት ነው? አስራ አስር ነው
እሺ፣ ዛሬ 18 ነው።
ምን አልክ?
ዛሬ 18 ነው። ትናንት ነው ያረካው?
አዎ ትናንትና ማታ አረ እም፣ እሺ እሺ፣ አንዴ መስመር ላይ ጠብቀኝ፣ አትዝጋው።
እሺ ይጠብቃል።
አህመድ ኑር መሐመድ ነህ?
አዎ ኑር ማመድ Okay፣ ወደ ባንክ ነው አይደል የላከው?
አዎ ያ ወጋገን ባንክ ወጋ- ወደ ወጋገን። እሺ፣ አይ አሁንም process ላይ ነው ያለው። ለ Chapa ዎች አሳውቅልሃለሁ። እሺ፣ ምን አልክ?
ለ Chapa ዎች አሳውቅልሃለሁ። አሁንም process ላይ ነው ያለው። ጠብቀን ትንሽ።
process መቼ መቼ ይሏል?
አሁን ልክላቸዋለሁ። እስከ ማታ ይገባል። እሺ፣ ጠብቅ።
እሺ እሺ፣ እሺ። መልካም ቀን።